ቢ order ሄሎ ሄሎ አቤት ጆሲ ሄሎ ማን ልበል? እንትን ብናደርግሽ ሄሎ
ይሰማኛል። ሄሎ ቤርሳቤ ነኝ okay። ቤርሳ ቤርሳቤ ነኝ በያ አልኩህ እኮ አንተ ሌላ ወሬ ነው እሺ።
የምታወራው።
እሺ እሺ። እኔ የምልሽ የ order አውጡልኝ። ለምን እንደሆነ ማወቅ እችላለሁ?
ስንት ነው ወደ ነበሩ?
ሀምሳ ስምንት አስር ሀምሳ ስምንት አስር ቆንጆ አለቀ ሰው ሰባ አምስት ቤት ነው
እ
እንጀለ ራሴ አዲስ አዲሱ ነው ቢሆን ለራሴ መልቀቅ ሄሎ ሞክሮ ብዬ አንዴ ቆይ ጠብቀኝ፣ እያየሁት ነው።
ዳርጎን ማለት ነው። ሀይላንድ እዛ ጋር እንትን አድርገን እንገምጠው ነው ሀይላንድ ቀላል መስሎ እኮ ነው።
ሀምሳ ስምንት አስር አዎ ነው ያልከው?
አዎ አዎ።
እንደዛ የሚባል order የለም። ማን ነው ስምህ?
ስንታየሁ
ስንታየው። እንደዛ order የለም።
ኮኮን አለም ሲኒማ የለም?
ነው የሚለው አይደለም፣ የለም።
ኮኮን እሺ ኮኮን በቤት ውስጥ ተሰጠ አስር ሲጀመር fail order ነው። ከስንት ነው የታዘዘው? ሁለት ሰዓት የሆነ order ሁለት ሰዓት የሆነ order ነው። ሀምሳ ስምንት አስር እሺ እሺ። በምግብ ቤት ፈልግልኝ ኮኮን አለም ኮኮን ቤት
ስንታየው ኮኮን ስንት ኦርደር አለ?
ኮኮ እኮ ኮኮን አለም ሲኒማ ልቅ
ልለቀው ነው
ብራችሁ እንዲከፍል እኮ ነው። ይሄን እኮ ወደ ቤት እጃለሁ እኮ
ስንታየው ኧረ ተይ ቤት ሄሎ፣ እ።
ስንታየው አቤት አለም ሲኒማ የሚያልቅ ኦርደር የለም። እዛ እንደሚያሳየኝ እንግዲህ በቃ ተክቴ እሺ እሺ፣ እሺ